ደህና ነሽ?
ቹቹዬ ውይ
ኧረ እባክሽ ደህና ነሽ? እ? እንዴት ነሽ?
እንዴት ነሽ?
አለሽ?
አለሁ።
ሽፋሽ ሞቶች
ቹቹ እና ቹቹዬ ስልሽ ይደብርሻል?
አይደብረኝም። ደስ እንዴ አክስሽ ያወጣችልሽ ትማራለች።
ደስ ብሎኝ ሰለሞን ቅድም ደውሎልኝ ቹቹዬ እንዴት ነች እያለኝ ነው።
አለሽ? ደህና ነች ቹቹ እያልሽ ቹቹዬ ደህና ነች አልሽው።
እ ማሚ እንዴት ነሽ?
ዘጋሽኝ እኮ ምን ዘጋሻል? እባክሽ እህ እህ።
ምን ዘጋሻል? አንቺ ነሽ የቢሮ ስልክ ያለሽ።
ኧረ እባክሽ አንቺ እ እራስሽ እኔ ማለት አለ ለሌሎቹ አይጠፋም እንደኛ ለኛ እኔ ነው።
ማንም ጋር አልደውልም እኮ እ እ ማንም ጋር አልደውልም።
እ ደህና ነሽ? ወተት አለሁ ብለሽ ማታ አብረን አንሄድም?
እንደ ሁኔታ እ?
እንደ ሁኔታ ምንድን ነው ሁኔታ?
እስቲ እንደ ፍራክሽን እንደ እንትኑ አየሩ እንዴት ነው ሚለውን አይተን የሚጠራሽ ካገኘ ዝናብ ነው
ማሙል ሚጠራሽ ምናምን ሳይሆን አይደለማ ሁኔታውን ነው። እንደዚህ ነው ስልኩ እ? እንደዛ ነው።
እንዴ ከቻልሽ አብረን እንሂድ እንጀራ ጋግራለሁ ዛሬ።
እሺ ደውልሻለሁ።
እሺ፣ ቻው።
ቻው።